Hello ጤና ይስጥልኝ።
አብሮ ይስጥልኝ ከ ChipChip ነበር የምደውልዎት። order አድርገው ያልመጣ item አለዎት? order አድርገው ያልመጣ እቃ አለዎት?
አለ። ቅድም ተደውሎልኝ ለነገ ብላኝ ነበረ። ምናልባት ሌላ ኦፕሬተር ከነበረች አዎ check ለማድረግ ነው። ምን ነበረ?
አንዱ ድንች ነው።
እሺ
እ፣ ከዛ ደግሞ ፓፓያ፣ አቮካዶ እና ቲማቲም
እሺ። ስለዚህ እ፣ ድንች፣ ፓፓያ፣ አቮካዶ እና ቲማቲም አ፣ አልመጣም።
አ፣ እሺ የት ነበር location ኡ?
አባዶ ጂሰበን ጤና ጣቢያ ጋር እሺ ነገ እንልክልዎታለን። መልካም ምሽት።
እሺ፣ አመሰግናለሁ።
እሺ።